ሄሎ ሄሎ፣ ሰላም ጤና ይስጥልን።
ሰላም፣ እንዴት ሆነ?
አሰገደች ከችፕችፕ ነበር የምንደውለው።
እሺ ላርጎ ያዘዙትን ይቅርታ ዛሬ ማምጣት አልቻልንም እና ነገ ማር- መረከብ ይችላል። ነገ እናምጣሉት።
ነገ አይቻልም፣ ቢሮ የለንም። የቢሮ ነበረ እንትኑ ትእዛዙ።
የለም። እሺ፣ sorry ለሰኞ ስለዚህ ይሁን።
አዎ እሺ፣ ለሰኞ ላርጎ ይሁን።
ብቻ ሳይሆን ግን እ፣ ላርጎ እ፣ ማያ ምና ማያም አለ።
ቀኑ ደርሷል።
አዎ ሁለት ቀን ነበር፣ ዛሬ ነበር እሱም በቃ ችግር የለውም። check አድርገን እና ለሰኞ ሽንኩርትና እንዲመጣ እናደርጋለን።
ድንች እሺ፣ ሽንኩርትና location ኖች ድንች።
lo- location ኑ የት ነው?
እንቁላል ፋብሪካ ጌተር ህንጻ ላይ ጌተር ህንጻ እንቁላል ፋብሪካ። እሺ፣ ይመጣል።
እሺ እሺ እሺ የሚለውላቸው